ሰላም ጤና ይስጥልኝ። እባክዎን ልርዳዎ?
ጤና ይስጥልኝ። ሰላም ነው?
ሰላም አለ።
ትላንትና የሆነ ነገር order አድርጌ እና አንድ ሶስት ነገሮች order አድርጌ ነበር።
እሺ ሽንኩርት፣ potato እና ላ- እንትን ላርጎ order አድርጌ ነበር እና ኃይለ ሚካኤል።
የሽ- አዎ ለሚካኤል እሺ
የሽንኩርትና ሽንኩርትና የ potato ን ድንች።
code code ልካችሁልኛል የሽንኩርቱ
እና የድንችን ኮድ ልካችሁልኛል።
እሺ የቀረቡት የምንድን የላርጎ ነው።
ላርጎ
ላርጎም እ፣ ቆይ እስኪ assign ተደርጓል። ያው driver ነው assign የተደረገለት የድንችና ሽንኩርት ላይ ያለው driver ነው እ፣ ላርጎም ላይ ያለው ስለዚህ ይዞ ይመጣል።
ሊመጣሉት ይችላሉ። አዎ driver ኡ ሲደውል ግን ያው ስለሚያሳውቀውት ለእርሶ መጠየቅም ይችላሉ። ስንት ኮ- order ነው አንዳንዴ code code ምናምን የሚሉት ነገር ስላላይ ኮድ ስላላካችሁልኝ ብዬ እኮ ነው።
ያለው? ዘግይቶ ሊሆን ይችላል። እሱም የቢገና ጧት ስለሆነ ሊላክሎት ይችላል። driver ኡንም ማናገር ይችላሉ ከትንሽ ቆይታ በኋላ። አሁን ይዞት አልወጣም፣ ገና assign ነው የተደረገው እንጂ አልወጣም እሺ፣ product።
እሺ፣ እሺ።
እሺ ይጠብቁ፣ ይደውሉታል። እሺ